ለውጥልኝ
ደንበኛችን ዳኔክስ ትራቭል ነው።
አዎ ልክ ነሽ።
ከአሪፍ ፔ ነበር የምንደውለው ደንበኛችን
ነበር ለማሽን ለመውሰድ ነበር። ከዚህ በፊት የ POS ማሽን ልንወስድ እንደምንመጣ ስንነግራችሁ ዋና ኃላፊ እንደሌለ ነግረው ነበረ።
አለሁ።
እሺ ደንበኛችን POS ማሽኑን ልንወስድ ዛሬ እንመጣለን። ዛሬ ይገኛሉ እርሶ?
አዎ እሺ ደንበኛችን ቻርጀሮቹንና ኬብሎቹን አዘጋጅተው ይጠብቁን። እሺ ደንበኛችን መልካም ቀን።